ሄሎ ወይ ሰላም ነው?
ቤተሳቤት ነው።
አዎ አዎ።
ያ- ያ እየተጫወትኩ ብዙ ጊዜ እጫወታለሁ። ያው ብዙ ጊዜ ብበላም አሁን እንትን በእንትን ሶስት ሰጥቶኝ ሶስት መቶ ብር አልሰጠኝም። አቆ እንትን አለብኝ ምን ነበር?
እ፣ የምጫወተው እንትን እ፣ እንትን ማለት ነው ወይ እሺ፣ ልንገርሽ። እ፣ እሺ JetX Okay JetX። እሺ አሸንፈት አሸንፈክ ነው?
አሁን አሁን ሶስት መቶ ብር እ አልሰጠኝም እ፣ እየተጫወትኩ ማለት ነው። አሁን ብዙ ጊዜ ስራ እንጂ ስላደረገኝ ነው የደወልኩት።
እሺ ያሸነፍክበትን ትልክልናለህ?
ቁጥሩን ነው
ያሸነፍክበትን history ው ላክልን።
ይሄኛውን እንትን አድርጌ አዎ አዎ እሺ የሶስት መቶ ብሩን አዎ።
እሺ እሺ ዛሬ ልስጠው።
እሺ